ለውጥ አይነት
ሰላማች እና ሰላም
እንትን order አድርገን ነበር። እስካሁን deliver አልተደረገልንም።
እ፣ ትናንትና ነው order ያደረጉት።
አዎ አዎ ኮድ ደርሶታል።
ኮድ ደርሶኛል። አዎ እስካሁን ግን የደወለልኝም የለም። እኛ ደግሞ በዚህ ስልክ ለፕሮግራም ቁጥር ነው?
ስለሆነ አዎ ለፕሮግራም ስለሆነ እየጠበቅናችሁ ነበር።
እሺ አንዴ ጠብቁኝ፣ የ driver ስልክ ልንገሮት።
እሺ እሺ
የት ነበር location ኑ?
እ?
የት ነበር የሚመጣሎት ኮዬ location ኑ?
ፈቼ ኮዬ ፈቼ ኮዬ ፈቼ። system እያስቸገረኝ ስለሆነ ነው check አድርጌ መልሼ ልደውሎት የ driver ስልክ ነግሮታለሁ።
እሺ ግን አደራሽ በእናትሽ ችግር ለፕሮግራም የለውም።
ፈልገን ነው። ብዙ እቃ ነበር order ያደረግነው።
አዎ አዎ እያየሁት ነው ብዙ item አዎ እሺ እሺ መልሼ እደውላለሁ።